ጤና ይስጥልኝ ጌታ ኢትዮጵያ ብርሃን መነጋገር ስመረዳት።
እሺ ማችን ተበላሽቶብኝ ነበረ።
እሺ ደንበኛችን የልጅ አይዲዮትን ወይም የት ነበር ቴን ነምበር ልንገርሽ ሁለት ዜሮ ሁለት ዜሮ ሀያ ሀያ አስር አስር ሰላሳ ሶስት ሰላሳ ሶስት ሰላሳ ዘጠኝ ሰላሳ ዘጠኝ እሺ አንድ ጊዜ መስመር ላይ ጠብቅ።
እሺ እንዴት ነው? ሰላም ነው? እ? ማንም የለም።
የቤቱ ስም ምንድን ነው? ደንበኛችን ቀበሌ አስራ ሶስት
ቂርቆስ ቀበሌ አስራ ሶስት ወረዳ አስር።
አ አ እሺ ደንበኛችን የእርስዎን ስም ልቀበል።
ስዩም ይኩኖ አምላክ
ይህም ይኩን አምላክ ስኒ- ስዩም ይኩኖ አምላክ
እሺ ስልክ ቁጥር በደወሉበት ላይ አዎ ያጁ እሱ
ልዩ ቦታውን ይንገሩኝ።
ምን ምን ልዩ ቦታውን ይንገሩኝ።
ልዩ ቦታ ጨርቆስ በቃ ከለጋር ወረድ ሲሉ ጨርቆስ ጋር ጨርቆስ ምኑ ጋር ወይ አሸዋ ሜዳ ጨርቆስ
ምንድን ነው